ችፕ እባክህ ረዳው። ሄሎ ሰላም፣ ሄሎ፣ እንዴት ዋልሽ?
አለን ነው።
ድምፅሽ ግን በደንብ አይሰማም።
ይቅርታ። ሄሎ፣ አይሰማም?
አሁን ጥሩ ነው።
እሺ፣ እ፣ እንትን አዘን ነበረ ሽንኩርትና ቲማቲም እሺ።
እ፣ እና እስካሁን አልመጣልንም። delivery date ኡ ትላንት ነበረ።
ሰላም።
እ? አይ እዮ በሚል ስም ነው ስልኩን ልስጥሽ።
okay፣ እዩ። አይ ወጥቶልኛል። ያልመጣለው product ምንድን ነው?
ሁለቱም አልመጣም።
ሽንኩርትና ቲማቲም።
እ፣
እዚህ ጋር እንደወጣ ነው የሚያሳየው። ከ driver ኦች ስልክ አልተደወለለትም።
okay ሽንኩርት ነው መሰለኝ አልመጣም። ቲማቲሙ ወጥቷል ነው የሚለው ሽንኩርት ነው ያለኝ። አሁን
ምን የቀረው ያልወጣው ሽንኩርት አ ሁለቱም ወጥቷል ነው የሚለው።
ቲማቲሙ እንደወጣ ነው። ቆይ ሽንኩርቱን አንዴ ልዩሉት።
እሺ
ሽንኩርቱም እንደዛው ነው እንደወጣ ነው የሚያሳየው።
እውነት እውነት ከ driver ኦች አልተደወለለትም።
አዎ አልተደወለም። ትላንትና ነበር መደወል የነበረበት።
እም ልክ ነው። ታው አልተደወለም። አዎ
ትላንት አልደወሉም። በዚህ ስልክ አላሳወቁም አልመጣልኝም ብለው በአዎ አሁን ይሄ በስልሳ ቤት ነው order የተደረገው ስልሳ አስራ ስድስት አስራ ስድስት ስልሳ አራት የሚል okay በዚህ ቁጥር ላይ አልተደወለም።
okay አዎ በእዮብ ነው create የተደረገው group ኡ።
አዎ ስለዚህ ዛሬ ይጠብቁ፣ ዛሬ ያሳውቅሎታለሁ። ካልመጣ ግን ነገ ተዘጋጅቶ እንድመጣሎት ያሳውቁ ከሰዓት
okay እስከ ስንት ሰዓት እንጠብቃለን?
እኔም እንድመጣ አሳውቅሎታለሁ። እስከ አስር ሰዓት ይጠብቁና አልተቀበልኩም ነገ ይምጣልኝ ከነገ እንዳያልፍ ብለው ከሰዓት ማሳወቅ ይችላሉ።
okay በዚህ ስልክ እንደውል ወይስ በዚህ ስልክ እህ ደውለው በዚህ እሺ፣ ስልክ ያሳውቁ።
እሺ አመሰግናለሁ በጣም መልካም ቀን፣ መልካም ቀን።
መልካም ቀን እሺ